ሄሎ
ጤና ይስጥልኝ። ራሴ ጎላት ሮብ ከሶስት ሰዓት ተኩል ጀምሮ አለ።
እ እ ምንድን ሶስት ሰዓት ላይ አይደል? ሮብ እሺ፣ በቃ ይዤ እልካለሁ።
ሄሎ ቅድም ጠይቄሽ ነበር የፋርማሲውን ስልክ።
ቆይ አንድ እየሰራ አይደለም፣ እደውልላቸው። የፋርማሲ ስልክ ስልካቸው እየሰራ አይደለም።
ቆይ የሆነ ፕራይቬት እንትንም ካለ አይ ማ እንትን መድኃኒት አሳስተው ተቀያይሮ ሰጥተው ነው inform ላደርጋቸው ነው።
እኮ አንዴ ለእኔ እደውልልካለሁ።
እሺ በይ።
ልደውልላቸው አንዴ፣ እየደወልኩ ነው። ስልካቸው